ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ። እባክዎን ልርዳው?
የጥርስ ማሽን መረክልኝ ነበር እሺ ደንበኛችን ሲን ነምበር ወይ ቢጂ አይዶትን ይንገሩን።
ዜሮ ዜሮ
ዜሮ ዜሮ ስልሳ አንድ ስልሳ አንድ ስልሳ ሶስት
ስልሳ ሶስት አርባ ሶስት አርባ ሶስት ዜሮ ዜሮ
ዜሮ ዜሮ አንድ የመስመር ላይ ጠብቁ። ወደዚህ ደውለው አስመዝግበው ነበር ከዚህ በፊት አይ ዛሬ ነው።
ደንበኛችን ሙሉ ስሞትን ይንገሩን።
ቤት የልማችሁ
ምን አሉ ደንበኛችን? ይቅርታ ቤት የልማችሁ ቤተልሔም አዲሱ ይቅርታ ደንበኛችን ትንሽ ድምፆት ርቋል።
እሺ አሁን ይሰማሻል?
አሁን ይሰማል። ቤተልሔም አዲሱ እሺ፣ የት አካባቢ ነው?
ጎላጎል ፈንዲሻ ፊት ለፊት
ምን አሉ ደንበኛችን?
ጎላጎል ፈንዲሻ ፊት ለፊት
ይቅርታ ድምፆት ይቆራረጣል።
ጎላጎል ፈንዲሻ ፊት ለፊት
ደንበኛችን ምን አሉኝ?
ጎላጎል ፈንዲሻ ፊት ለፊት
ይቅርታ ደንበኛችን ትንሽ ያሉበት ቦታ መስመሩ ይቆራረጥ ስልኩ ይቆራረጣል።
እሺ ጎላጎል ጎ- ፈንዲሻ ፊት ለፊት ጎላጉል አ
ይቅርታ ደንበኛችን መስመር ላይ ያሉ ሀያ ሁለት ጎላጎል
መስመር ላይ ያሉ ደንበኛችን አሎ አይሰማሽም ድምፆት በጣም ይቆራረጣል።
ወይ መልሼ ልደውል ሄላ ሄላ